ጤና ይስጥልኝ አሪፍ ፔይ አምሬት ነኝ። ባኮ ምን ልርዳው?
okay አዋሽ ለእንትን ሁሉ ሁሉ ምን ስፖርት እናንተ ስር ነው?
አዎ ደንበኛችን ምን ልርዳዎት?
እም?
ይሄ አሪፍ ፔይ ይባላል።
አሪፍ ፔይ።
አዎ ከአሪፍ ፔይ ስር ደግሞ ሁሉ ስፖርት እናንተ ስር አይደለም። ሁሉ ስፖርት virtual
እሺ
እሱ ብር ቆርጦብኝ ነው ባለፈው።
መች ነበረ ደንበኛችን?
እም?
መች ነበረ ቀኑ?
እም፣ እሺ ቀኑ በመቼ መሰለሽ? ሳምንት ሊሆን ነው። አሁን መቶ መቶ ሁለት የሞከርኩትና
እሺ እንደ game ነገር አለ አይደለ?
አዎ ሁሉ እና ስፖርት ቸ- አዎ ለማስገባት ነው የሞከሩት፣ አዎ ለማውጣት በቴሌ ብር withdraw ለማድረግ ማለት ነው።
አ- አ- አዎ
ወደ ቴሌ ብር አዎ መቶ መቶ ሁለቴ ነው። እሱ ሁለቱም አልገባልኝ።
እሺ የቴሌ ብር ሙሉ ስሞትን ማን ነበር ደንበኛችን?
ሞሳ ሂርጳሳ ታሲሳ
ሞሲሰማ ሂርጳሳ
ሂርጳሳ። እሺ ቴሌ ብር የሚጠቀሙት አሁን በደወሉበት ስልክ ቁጥር ነው ደንበኛችን።
አዎ አዎ
እሺ እ ትክክለኛ ቀኑን አያስታውሱትም ደንበኛችን መቼ withdraw እንዳደረጉ?
እዛ history ላይ ይኖራል። ገብቼ ካላይ
እሺ ቴሌግራም ላይ ያሳዩታል አይደል? መቶ መቶ ብር withdraw ማድረጉትን።
አዎ አዎ መቶ መቶ ብር አዎ አዎ እሱን screenshot ያነሱትና አሁን በምሰጡት ስልክ ቁጥር ቴሌግራም ላይ ልኩልናል።
እሺ ስልክ ላክልኝና እሺ እሺ።
ስልክ ዳርጌ ልክልሻለሁ። እሺ ቁጥሩን የያዙት
እሺ ንገረኝ። ዜሮ ዜሮ ዘጠኝ ዘጠና ሁለት ዜሮ ዘጠኝ ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ
ዜሮ አንድ ሀምሳ አምስት ሀምሳ አምስት አዎ መጨረሻ ሀምሳ አምስት እሺ እሺ እሺ አመሰግናለሁ። እሺ አሁን ልክልሻለሁ።
እሺ አዎ ከሙሉ ስሞት ጋር አንድ ላይ አድርገው ይላኩልን።
እ እ ከሙሉ ስሞት ጋር አንድ ላይ አድርገው ይላኩልን screenshot ኡን።
እሺ እሺ እሺ እሺ እናመሰግናለን። ሌላ ምረዳት ነገር አለ?
አይ በቃ ራሱ ነው።
እሺ ስለደወልን እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙ ድምጽ በኋላ ያስቀምጡልን። መልካም ቀን።